ሄሎ
ቤት ጤና ይስጥልኝ።
አብሮ ይስጥልን። ትንክቶ ነው።
ማን ልበላ እንጂን ከይቅርታ ጋር።
ምህረት ምህረት እሺ እ እንትን ፈልጌ ነበር ለማዋራት now being recorded.
እሺ ለማ- ለማዋራት ፈልጌ ነበር። አራት ኪሎ ቤት ገዝተን ነበር። እኔ እንኳን ውጭ ነበርኩኝ አ፣ ከጎተራ በሌላ ስልክ አሁን ደውለውልኝ ነበር አይደለ?
አዎ።
አ፣ በዛኛው ስልክ አ፣ አልደወሉላቸውም። ይሄ አሁንም አይ በስነ ስርዓት አላወ ምንድን ነው እ እ አለችኝ። ስምም አይናገሩም። ምንድን ነው አለቃ ለ- የአለቃ ስልክ ስልክ ስጭኝ አንቺ የሴክሬታሪ ነው የሰጠች።
ኦኬ እ፣ አይ እኔ አሁን ያለኝ ስልክ ይሄኛው ነው። አሁን የነገር አሁን ልጅቷ የነገረችሁት ነው አዎ በሀምሳ ሁለት ስደውል ወይም ጆሮዬ ላይ ነው ደግሞ እ፣ የዘጉት።
በሀምሳ በሚለው አልሞከሩ።
በሀምሳ አይሰራም።
እስኪ ወይ ስልኮትን ይዤ ወይ ራሳቸው እንዲደውሉት ላድርግ።
አለበለዚያ እኔ ወይ ህግ ቦታ ነው የምሄደው ሪካርድም ስለማድረግ አይ ችግር ያለችው የለውም ችግር አዎ።
የለውም ስራቸው ስለሆነ ችግር የለውም። አሁን አዎ፣ ደውል።
ያደርጋለሁኝ ስሞትም አለበል አማረ አማረ እሺ፣ እሺ እንዲደውሎ ታደርጋለሁ።